ጤና ይስጥልኝ ቪዥን ኢትዮጵያ ሰላም ነኝ እባክዎ ምን ልርዳዎ አይ አለሁ
ጤና ይስጥልኝ ጤና ይስጥልኝ ጤና ይስጥልኝ ጤና ይስጥልኝ ቪዥን ኢትዮጵያ ሰላም ነኝ ሄሎ ሄሎ ሄሎ እንዴት ዋልክ?
እግዚአብሔር ይመስገን
ቢጂአይ አዎ ቢጂአይ
አዎ የሆነ message መጥቶልኝ እሺ ደንበኛችን
በዚህ ቁጥር ደውሉ የሚል መጣልኝ እና ቢራ ጊዮርጊስ ተጠቃሚ ነው ያወርዳለሁ ብዙ ጊዜ እሺ
እንትኑ ደርሰዋል እንደ በሆነ ቦነሳችን
የ- እ፣ ይሄ ቤተኛ የሚሰበስቡት ነው ደንበኛችን እ እ?
የቤተኛ የሚሰበስቡት እንቁ ነጥባቸው ነው
አዎ አዎ አዎ እሺ ስንት ጊዜ ያደረጉ ከጀመሩ
ወ ብዙ ጊዜ ነው ስማ ቢያንስ ወደ ብዙ ጊዜ ነው። አንድ ሁለት ጊዜ ወስጃለሁ። አንድ ደግሞ ተ- የተጠራቀመ አለኝ።
እሺ እ፣ ደንበኛችን አንድ መስመር ላይ ጠብቁኝ ቢጂአይ ID ዎትን ያውቁታል እ?
ኮድ ይሄ የቢጂአይ የተላከልዎትን ኮድ ያውቁታል
ምን አልሽኝ?
ቁጥር መለያ የቢጂአይ ኮድ አላለ ቢጂአይ ID
አዎ አሁን የመጣው የተላከው አዎ
እሱን አውጥቼ ልደውልልሻ እሺ እሺ ደንበኛችን አውጥቼ ልደውልልሽ እሺ
አውጥቼ ደውላለሁ።
እሺ ደንበኛችን
እሺ
ስለደወሉ እናመሰግናለን
ከሀያ